ሌላ ተቋረጠ። አቢሲኒያ 8397 ላይ ደውልላቸው። እሺ አባት
ነው ወደ ምን ነበር የደወልኩት እኔ?
ይሄ cash register ቦታ ነው የደወልከው። cash register machine ቦታ ነው የደወልከው።
ኧረ ስሙንም አላውቀው እናትዬ። እሺ ይቅርታ።
በቃ አቢሲኒያ 8397 ላይ ደውልላቸው።
ነው እንዴ ሰማንያ ሶስት ሰላሳ ሰባት ብዬ ደውዬ ነው።
አ 37 97 አሜን አሜን። እሺ ሰላም አልሽ።